hello አ-
hello፣ አይሰማ ይሰማል?
እ፣ ከሁዳ bike እን manufacturing ነበር የደወልኩልክ።
ከምን
ሳፊ ባጃጅ።
አ አ አዎ፣ ባለፈው አውርተን ነበረ።
አዎ አወራሃቸው እንዴ?
እ፣ አይ አላገኟቸውም።
ማለት እ፣ አልደወልክላቸውም ነው?
አዎ
ምና በሰላም
አይ ብሩ ትንሽ ተጓደለብኝ። እናንተ ወዳላችሁበት ወዳላችሁት አንቺ ወዳልሽኝ ብር አልደረሰልኝም። ትንሽ አ እሺ። ደግሞ አሁን ኤግዚቢሽን አለን እ፣ ጀሞ እ፣ ሶስት ኤግዚቢሽን አለን እና discount አለን
እሺ እ፣ ሀያ ሺህ ብር ቅድሚያ ትከፍልና አርባ ሺህ ብር discount አለን። ምናልባት እሱን
ሀያ ጠቅመን ሺህ ብር ቅድሚያ ይከፈልና አዎ አርባ ሺህ ብር discount አለን። አሁን ከነበረው እንትን ዋጋ አለ አይደለ አ፣ የነገርኩህ ዋጋ ከሱ ሰባት ዋጋ ነበር አርባ አይደል ሺህ ብር የነገርሽኝ?
እ ሰባት ነበር አይደል የነገርሽኝ?
አዎ ሰባት መቶ ሀምሳ ሺህ ብር
አ፣ አሁን የተቀነሰው መጀመሪያ ሀያ ሺህ ይከፈልና አርባ ሺህ discount አለው።
discount አለ። አዎ
የት ነው የሚያዘው? dis- እንትኑ እዝ- እዚሁ እስከ ሀያ አንድ ነው እስከ ህዳር ሀያ አንድ አይ እ፣ ጀሞ ሶስት እ፣ ሁጃን light industry እ
ውስጥ ነው። ሁጃን እ፣ light industry
ምን ምን ላይ ምን ኢንዱስትሪ ነው ያልሽው?
አ ጀሞ ሶስት ስደርስ አ፣ ሀጃን እ፣ light industry የሚል አለ።
አዲስ አበባ ማለት ነው።
አዎ ከህዳር አስራ ሶስት እስከ ሀያ አንድ ነው የሚቆየው discount።
አርባ ሺህ discount ኡ።
አዎ እስቲ ለማንኛውም እንትን እላለሁ፣ እዛ አይደለሁም ግን እ፣ እንትን እላለሁ። እስቲ ለማንኛውም አመሰግናለሁ።
እሺ ያለሁት አ- እዚህ ስለሆነ አዎ እዛ ለመምጣት ትንሽም አይመቸኝም። እስቲ አየዋለሁ ለማንኛውም እንዴት እንደሚሆን።
እሺ አይ፣ አመሰግናለሁ ለማንኛውም።
ችግር የለውም። መልካም ቀን።
እሺ እናቴ ለሁላችሁ